ጤና ይስጥልኝ።
አብሮ ይስጥልኝ።
ከአሪፍ ነው የምንደውልልዎት ማለት ይባላለሁ።
እሺ።
አቶ ፍጹም ኖት?
አዎ፣ yeah yeah
እሺ ደንበኛችን የደወልነው አሪፍ የጥሪ ማዕከል አገልግሎት ላይ ያሉትን አስተያየት ለመጠየቅ ነው። የተወሰነ ጊዜ ይኖሩታል?
አይ ብ- ስራ ላይ ነኝ፣ ትንሽ busy ነኝ።
እሺ ደንበኛችን ሌላ ጊዜ እንሞክርልዎታለን። እናመሰግናለን። መልካም ጊዜ።
አይ እ፣ እኮ ጠቅም ነገር ነው።
አጫጭር አምስት ጥያቄዎች ናቸው። እ፣ ጊዜ የሚኖርዎት ከሆነ ምናልባት አንዱ ደቂቃ ቢወስድ ነው።
እኮ ጥያቄው ከመለስኩት ምን ጥቅም አለ?
አይ አስተያየት ነው።
አስተያየት። okay፣ እሺ። እና ወይ ሌላ ጊዜ ይሞክሩ፣ ካልሆነ ወይ ትንሽ ደቂቃ ቆይቶ ይደውሉ።
እሺ እሺ ደንበኛችን